ጤና ይስጥልኝ ቢጫ ኢትዮጵያ ራሄል ባኮት የምንለበት
ይቅርታ ልደታ ክፍለ ከተማ ቀበሌ አስራ አምስት አስራ ስድስት አምስት አስራ ሰባት ቀናኛ ክፍል የጎንስ ማሽን የሜታ ማሽንም ተገናኝቷል። የቢራዎቹ ማለት ነው።
ይቆራረጣል ደንበኛችን።
የቢራዎቹ የሁለቱም ማሽኖች አይሰሩም፣ የሜታም የጎርጊስም።
ድራፍት ማሽን አልሰራ ብሎት ነው አዎ የድራፍቱ ሳይሆን የቢራ የቢራ አ፣
እሺ እባኮትን ቢጫ ቁጥሮትን ይንገሩኝ።
የምንን ቁጥር ልንገርሽ እማዬ?
መለያ ቁጥር የቢጂ ፍሪጅ ላይ ያለው ነው አላውቀውም።
አይፎን ወደ ሞባ እሺ ወደ ሞባይሎትን በቴክስት የተላከ አለ
ኦኬ፣ እሺ ቁጥር እሱ የማያውቁት ከሆነ ደግሞ አንድ መስመር ላይ ጠብቁኝና በዚህ ቁጥር ካገኘሁት ልፈልግሎት እሺ።
አሁን በደወልበት የለም ወይዬ ይሰማኛል።
አዎ፣ አሁን በደወልበት ነው ደንበኝነት ያለው።
አዎ አሁን በቅርብ ጊዜ አዎ። በፊት ግን ሌላ ነበረ።
ሌላ ቁጥር አዎ ሰባ ሶስት ፊት መጨረሻ በፊት ሌላ ሰው ነበረ። አሁን ግን በአዲሱ ይሄ ነው ቁጥር ያለው።
አሁን በደወልበት ስልክ ቁጥር ማለት ነው።
አዎ አዎ አዎ አሁን በደወልበት ስልክ ቁጥር አላገኘሁትም። ምናልባት በዛኛው ሊኖር ስለሚችል ያኛውን ቁጥር ሊነግሩ ይችላሉ።
እ የመለስን ቁጥር ታውቋለህ? ይርጠኝ አያ በቃ ወይ አውጥቼ መልሼ ልደውልልሽ።
እሺ እሺ እሺ